ሄሎ ጤና ይስጥልኝ። በኩት ምን ልርዳ? ሄሎ የባኩት ምን ልርዳዎት? አቤት ምን ልርዳዎት? ሄሎ ሄሎ አቤት እኛ ባኩት ምን ልርዳዎት? እ ምን እሺ ሀይ ሀየማን ሲኒ እስማን ሲኒ ገርጋር ሀየማን ሲኒ ገርጋር